ሄሎ ሄሎ ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
እ
ሀሚድ ነኝ። ምን ልርዳ?
ደህን ማታ ወደ ቤስት ቤት
ማታ እ?
ወደ ቤስት ቤት ምን አረክ?
ጣን ሀምሳ ብር ለማስገባት ፈልጌ ነበረ። deposit እሺ የተላከልህ message ነበር?
አይ አልተላከልኝ ምን message message ካልተላከልህ አልተቆረጠም ማለት ነው?
እንትኑ አል- ሀምሳ ብሩ አልደረስልኝም። ከቴሌ ብር ደግሞ ወጥቶ ነበረ ከቴሌ ብር እንደወጣ በምንድን ነው የምታ- ማረጋገጫ አለ?
ጣን በእንትኑ message ነው የላኩልኝ።
እኮ እሱም message እኮ ነው የጠየቅኩ።
አዎ ገባኝ።
እሱን ላክልኝ በቴሌግራም እ እሱን message በቴሌግራም ኮፒ አድርገህ ላክልኝ።
እሺ እሺ እሺ